ጤና ይስጥልን ብርድ ቤት ቤቴ ነው የምንለው።
ሄሎ ይኸው ሀይ ብያለሁ። ኧረ ምንም አልመጣልኝም። ሄሎ ነበር
እ፣ ከ- እንትን ቮቸር ልናወጣ ብለን ፔንዲንግ አለ እና እዛው ቤስት ቢት ላይ ለመመለስ ብለን ስቴፑን እልክልሃለሁ ብላኝ ነበረ።
እሺ፣ ማን ልበል? የቴሌግራም ስምህን
የቴሌግራም ሰው ታ- ታደሰ ታዱ ታዱ ጌታቸው
እርጅ እንትን ነው የፈ- እም፣ ሄሎ
አቤት።
አሁን ትልክልሃለች። እሺ እሺ እሺ እሺ የቮቸር ስቴፕ ልላክልህ?